hello ሾ ሚካኤል ዴን ሰላም ነው?
አለን አለን አሁን ከቤት ከቤት ነው የምደውልልህ።
አገባኝ እሺ፣ ከሳት ይሄ- ነው ማለት ነው።
አዎ፣ እንትን ሆነ እዛ ሱቅ ነው ያለከው?
ሱቅ ነው ያለው ቲቪ ላይ እንትን የሚለውን ማለት ነው።
game ኡ ላይ game ኡ የት ነው የከፈተው? አሁን የዘጋሁት game እስከ desktop ላይ ነው የከፈተው ዴስክቶፕ ቲቪው ላይ ነው ላይ ሳይሆን- የከፈተው።
አዎ፣ ወደ ቲቪው አልሄድም።
ወደ ቲቪው አልሄደም።
አ፣ እሺ። እም።
አ- አሁንም ቲቪ ላይ ነው። አሁንም ራሱ ላይ ራሱ ላይ ነው አይደለ?
አዎ፣ desktop ላይ ነው።
አንዴ እሺ።
እሺ እም፣ እስኪ የት አለ? አሁንስ አሁን አዎ፣ አሁን ሄዷል።
አሁን ሄዷል አይደለ?
አዎ፣ አሁን cashier ኡ cashier ኡ ላይ ደግሞ እንትን ብሏል አይደለ?
cashier ኡ እስቲ እንትኑ ላይ አድርገህልኛል። ዴስክቶፕ ይኸው።
ላይ ነው።
አዎ አሁን እንትን አለ አይደለ? ይኸው ምንድን ነው ብቻ ይታየኝ ቁጥርና የሚታየኝ አለ።
አዎ ይታየኛል። አዎ፣ እሱ ነው እሱ ነው። አዎ፣ ማለቴ desktop ኡ ላይ የት ምን ብሎ ነው ያለው? በምን ደግሞ ከፍ አለ አለ እ፣ Chrome ላይ Chrome ላይ ሁሌ ስትገባ አይደለ? ፊት ለፊት Chrome ላይ ስትገባ ከ- Chrome ን ትከፍታትና ላሳይክ። እንደዚህ እሺ።
ትከፍታትና አ፣ ይችኛዋን okay አሳያለሁ።
በኋላ ያለች አልቻለ አዎ፣ ዴስክቶፕ በሷ ላይ ማድረግ አይቻልም።
እ፣ ምን እንትን ማድረግ ችግር የለም። Chrome ኡን ክፈተውና በዚህ እንትን ማለት ነው። ቀላል ነው
አይ ቀላል ነው እሱማ። በፊት የነበረው desktop ላይ ነበረ ብዬ ነው የምልህ።
እ፣ ማድረግ shortcut ኡን ወደዛ መውሰድ ይችላል። ችግር የለውም። ግን እንትን ነው normal ይሆንና እኮ እዚህ ጋር ያለው ነው I guess መሰለኝ። የት አለ? ቆይ
እ፣ አለና ይሄን አይደል የምትለኝ?
አዎ እሱ አሁን ደግሞ ወደ አዎ ኮምፒውተሩ ወደ እንትን ሄደ።
ችግር የለም። ቆይ አይ እሱ ገብቶኛል። አይ ይሄኛው እዛኛው ላይ ስለሆነ አ፣ ይሄኛውን አ፣
እኔ ተባለ ረብ እስቲ ኦኬ በቃ ቼክ ላርጉና ና እንትን ላሉ። እሺ አንዴ እደውላለሁ።
እሱ እሱ እሱ